ስልክ እያወራሁ ነው። አንቺ ልማድሽ ነው። ስልክ እየጎረስሽ ወደ ቤት ወደ
ሄሎ ተነስተን አባየሁ ጤና ይስጥልኝ።
እንዴት ነህ? ሰላም ነው? እንኳን አደረሰ እንዴት ነው? እንኳን አደረሰን።
አለን እዚያ ትሮፒካል አካባቢ ነበርና አ ዋ እንዴት ነው? ምን ችግር አለ እንዴ? ሁለት ሳምንት በላይ ሆኖናል።
ትሮፒካል ምኑ ጋር እ እ ትሮፒካል ምኑ ጋር ትሮፒካል ጤና ጣቢያው ይሄ ጀርባ አለ አይደል? ጤና ጣቢያው አካባቢ ማለት ነው። ወረዳ አራት ወረዳ አራትን ታወቀው
ስንት ቀናችሁ?
ለዚህ ለዚህም ብሎ አንዳንድ ሀያ ሌትር አይሞላም። ጠብ ጠብ ነው የምትለው። የሆነ ሶስት ቀን ሁለት ቀን መታ ነበር። ቀን ቀን የለም ነው የምትሰራው።
እሺ
እስኪ